ጤና ይስጥልን። ዋሽንግተን የህክምና ማዕከል ጤና ይስጥልኝ። እንዴት አደራችሁ?
እግዚአብሔር ይመስገን።
hello ከምኒልክ emergency ነው የምደውልልሽ እና እሺ አንድ ታካሚ ነበረን ከ almost ሀያ አራት ሰዓት አለፈው። afford ሳያረግ ቀርቶ brain MRI አስፈልጎት እና እ እን- የሆነ ጊዜ ዶክተር ሀረግ መሰለኝ ስማ ሰጥታችሁ ነበር። for free ለማናገር ነበረ ሰሞኑን case እናንተ ጋር ነው እየላክን ያለ ነው በሙሉ imaging እና እ በጣም critical case ሆኖብን for free ልናናግር ፈልገን ነበር እና እንደዚህ የምናናግረው ማን ነበር? ስልኳን ሰጡኝ።
የዶክተር ሀረግን
አንድ ጊዜ እሷ ናት ብለውኝ ሰጥተውኝ አናግሪያት ነበር። save ሳላደርገው ቀርቼ ነው።
እሺ
እሺ
አይ ስልክ የሀረግን ስልክ ሌላ አቤት።
እሺ ዜሮ ዘጠኝ ሰማንያ ዘጠኝ እሺ ሀያ ሁለት እሺ ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት አዎ እሺማ thank you እሺ